በድንኳን ኖሮ መሻገር እንጂ ጌታን መስክሮ እውነቴን አብስረው በድንኳን ኖሮ መሻገር እንጂ ጌታን መስክሮ ያሻገረኝን ትከሻህን አስብና ጽኑ መከራህን ሊናዬን ይዝና አንደበቴ ቃል አይኖቼን ባያጎርፋሉ ለልቤ ንጉሥ ለነፍሴ ጌጥ ለልውሉ ደሙ ነው ክብሬ ደሙ ነው ቅጥሬ ንጉሥ ኢየሱስ ሰማይ ሀገሬ እውነቴን አልፈው ለድንኳን ኑሮ መሻገር እንጂ ጌታን መስክሮ እውነቴን አልፈው ለድንኳን ኑሮ መሻገር እንጂ ጌታን መስክሮ አላይም ነበር ወደ ሰማይ በነፃነት መካከለኛ ባትሆነኝ ጽኑ ጉልበት መስዋዕትነት የኔን ተግሳስ ተሸከመ በመስቀል ስራ ባርነቴ አከተመ ደሙ ነው ክብሬ ደሙ ነው ቅጥሬ ንጉሥ የኢየሱስ ሰማይ ሀገሬ እውነቴን አልፈው ለድንኳን ኑሮ መሻገር እንጂ ጌታን መስክሮ እውነቴን አልፈው ለድንኳን ኑሮ መሻገር እንጂ ጌታን መስክሮ በደም ክፍያ በሞት ዋጋ ተገዝቼ እንዴት ልሸቅጥ ለመዳኔ ስፍራ ጥቼ የተዋጀሁት በእግዚአብሔር በግ ባንድ ልጁ ፈጽሟል ሰልፍም ለወንጌሉ ለአዋጁ ደሙ ነው ክብሬ ደሙ ነው ቅጥሬ ንጉሥ የኢየሱስ ሰማይ ሀገሬ እውነቴን አልፈው ለድንኳን ኑሮ መሻገር እንጂ ጌታን መስክሮ እውነቴን አልፈው ለድንኳን ኑሮ መሻገር እንጂ ጌታን መስክሮ ሞቴን ሊሽረው ስልጣን ያለው ማን ነበር? ሁሉም በድሎ ከኃጢአት በታች ዝግ ነበረ። ንጹሕ ኢየሱስ ካህንና መሥዋዕቴ ነፍሱን አኑሮ ሆኖልኛል መፈታቴ። ደሙ ነው ክብሬ፣ ደሙ ነው ቅጥሬ ንጉሥ ኢየሱስ ሰማይ ሀገሬ እውነቴን አልፈው ለድንኳን ኑሮ መሻገር እንጂ ጌታን መስክሮ እውነቴን አልፈው ለድንኳን ኑሮ መሻገር እንጂ ጌታን መስክሮ
አሜን። ጌታ ኢየሱስ ሆይ እና ክብርና ምስጋና አምልኮትና ውዳሴ ከምድር እስከ አርያም ላንተ ይሁን ለዘለዓለሙ አሜን።